Hello ሆነ ሰላም ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳህ?
እሺ፣ ይነበባል። ሁሉ አልፎ ማለት ነው።
የሚኒክ ፖርትፎሊዮ ነው እና ስንት ሰው ነው ለማውጣት
ማውጣት አይቻልም። ጨዋታውን ሀያ አራት ሰዓት ጠብቅና በሀያ አራት ሰዓት ውስጥ የሚጫወቱ ከሆነ ይታረማል። እሱን ጠብቁ። በሀያ አራት ሰዓት ውስጥ የማይጫወቱ ከሆነ ቮይድ ይሆናል።
ከሽኮጅ ድንጋር ነው ይቆይ አራት ሰዓት ነው ምን ምን ደረጉ?
ለማውጣት እና አራት ሰዓት የግድ መሙላት አለበት።
ሀያ አራት ሰዓት ውስጥ አዎ፣ check አድርጉ። cash out ነው ያልከኝ?
እ፣ አ cash out አይደረግም። post አይ አይደለም፣ አይ ካደረግ እንትን ነው፣ አይ ወረቀት
okay፣ ለማለት ለማየት ነው።
አይ ሁሉ አልፎ በቃ ችግር የለም። በሀያ አራት ሰዓት ከሞላ እንጠብቀው። እሺ አዎ፣ እሺ